ኦሮምኛ ሄሎ
ይሰማል? ይሰማል?
አበይ ሄሎ ይሰማል?
ይሰማል? ሰላም ነው።
ኢትዮሌክ እግዚአብሔር ይመስገን። ኢትዮሌጋችን ቅና ድርጅት ነው።
የማማክረው ነገር ነበረኝ እና
እሺ ትንሽን ንገሪኝ እና ጉዳይሽን ትቀጥያለሽ።
አለም እባላለሁ።
አለም በደቂቃ አስራ አምስት ብር ነው የሚቆጥረው እና በቂ ሂሳብ እንዳለሽ አረጋግጪ መጀመሪያ መሀል እንዳይቋረጥበት።
ስንት ብር?
አስራ አምስት ብር ነው በደቂቃ የሚቆጥረው የለም።
እና በቂ በቂ ሂሳብ እንዳለሽ አረጋግጪ።